ይሁን።
hello
ይሰማል?
hello hello
ወይ
ኢትዮ ሌጋል ፊልድ የጥብቅና ድርጅት ሀና ነኝ። ምን ነበረ ጉዳዩ?
እሺ አይ ደውላችሁልኝ ነበረ ምልክት አግኝቼ ነው።
እና እንዴ አይ በስህተት ይሆናል።
እሺ አይ ጠዋት መጥቼ ነበርና ምን አ- ለምን ረስቻለሁ ብዬ ነው።
እሺ ችግር የለውም እናትሽ፣ በቃ ይቅርታ እሺ እሺ እሺ እሺ